Hello hello፣ ሰላም ነህ? አለን። እየሰማሁት ነው። ቴሌቪዥን ምን ልርዳዎት?
እንትን ቴሌቪዥን ጥቅሙን ለማወቅ ፈልጌ ነው። ደግሞ ጥቅሙስ ምንድን ነው ለማለት ጠይቄ ለመጠየቅ እሺ እሺ፣ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶችን ያገኛሉ። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላል። እሺ